ሰላም BGI ኢትዮጵያ ሄለን እየባኩት ነው ያለርዳሁት።
ሰላም ነው እናት?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ማሽን ተበላሽቶብኝ ያው በጣም ተቸግሬያለሁኝ እና ባለሙያውን ላገኘው አልቻልኩም። እናት ስልካቸውም ስደውል አይ የተሳሳተ ስልክ ነው ምናምን እየተባልኩኝ አልመጡልኝም።
እሺ ደንበኛችን አሁን ላይ ያለው አሰራር ማሽን ሲበላሽ እኛ ጋር ነው ደውለው የሚያስመዘግቡት፣ እኛ ነን ወደ እነሱ የምናስተላልፍሎት።
okay እሺ፣ አሁን ማምጣት ይችላሉ?
አዎ ይችላሉ፣ ግን እንድመዘግብሎት BGI ID ዮትን ወይ ደግሞ TIN number የሚያውቁ ከሆነ ይንገሩኝና መዘግብሎታለሁ።
TIN number አውጥቼ መልሼ ልደውልሽ?
ይቻላል።
እሺ ሌላ የምረዳት ነገር አለ?
ቆይ ልጅ በኋላ ትነግሪኛለሽ። እሺ እንትኑ ID ውን አውጥቼ ልንገርሽ።
እሺ